ጤና ይስጥልኝ ማን ይባ- ሰላም ነው? hello
ጤና ይስጥልኝ
hello
እየ- አባት መስመር ላይ ነው እየሰማሁት ነው ምን ላድርግ ምን ልርዳዎት የሆነ መኪና አይቼ ነበር C አስራ ስምንት ኮሮላ አንተ ጋር አይቼ ነበር።
የለ አሁን ላይ የለንም አባት አሁን የለም።
አ
okay የቆየ ነው።
ተሽጧል አይ አዎ የቆየ አይደለም khaki color ኡ ነው አዎ khaki color አዎ ያልዞረ።
አሁን ነው የወጣው እ?
ሰሞኑን የተሸጠ መኪና ነው አባት እሺ ሌላ ምን አላችሁ
ኮሮላ አሁን ላይ የለንም ነገ ወይ ከነገ ወዲያ ግን ይገባል
ነው?
አ እሺ አመሰግናለሁ።